ጤና ይስጥልን ማሊ ባባ።
hello ጤና ይስጥልን።
ተሸኝ ፈልጌ ነው አይሱዙን መኪና ለማየት።
okay፣ እሱ ፈልገውት ነው።
አዎ አይሱዟን መኪና ለማየት ነበረ። single ጋቢናዋ ለሸጠኙ
እሺ፣ ቁጥር ለስጦት የሱንና text ታደርጊልኛለሽ ወይስ?
text system ኣችን አያደርግም አባት።
okay እሺ፣ ስንት እሺ፣ ስጪኝ ዜሮ ዘጠኝ አስራ አንድ ዘጠኝ ሀያ ስምንት ቆይ አንዴ አንዴ ሁለት ደቂቃ አንድ አንድ ደቂቃ ቆይ እስክሪፕቱ ላይ ያዝ አንዴ ይቅርታ ፓርከር marker ጭ ሌላ የለም እስክሪፕቶች ዜሮ ዘጠኝ ሀያ ስምንት ዜሮ ዘጠኝ አስራ አንድ አባት እሺ ዜሮ ዘጠኝ አስራ አንድ
ሀያ ስድስት ሀያ ስድስት ዜሮ ዘጠኝ ዘጠና ዜሮ ዘጠኝ ዘጠና እሺ የተሼ ነው አይደል አዎ